አቮካዶ አንስተን ከበዓል በፊት ከፋሲካ በፊት አልመጣልንም ወይ ብራችንን መልሱልን
አዘው ነበር።
አዞ ነበር። አዎ Okay እስኪ ስልክ ይንገሩኝ እስኪ የታዘዘበት
ዘጠኝ አስራ አንድ ዜሮ ዘጠኝ አስራ አንድ ሀምሳ እሺ
ዘጠና ዘጠኝ እሺ
አስራ አምስት አብርሽ
እሺ አንዴ አቮካዶ restaurant quality የሚለው ነው።
አዎ አዎ ብር እንመልሳለን ብላችሁ ብሩንም አልመለሳችሁም።
Okay ግን ወጦ ነበር አይደል? አቮካዶ ተደውሎት ነበር።
አልተደወለም።
አዎ እዚህ ጋር ወጦ እንደተመለሰ ነው የሚያሳየኝ። ለዛ ነው።
እሺ ታዲያ እንዴት ነው የሚሻለው?
So refund ይደረጋል ነበር የተባሉት።
ስንደውል በቃ refund እናደርጋለን አሉ። አልመጣም ነበር አልተደወለልንም ስንላቸው አዎ።
እንልካለን አሉ። አሁንም አላኩልንም። መጨረሻ ላይ በቃ ብራችሁ ይመለሳል ተባለ።
በቃ እሺ እሺ፣ አሁን እንዲመለስ እናደርጋለን። እሺ እባክሽን በጣም ደጋግሞ ሞክረን ነበር።
ችግር የለም ችግር የለም። እሺ እሺ።
ለሁሉም በራሳቸው አመለሹ group ስላለ አይ በራሳቸው ሳይሆን fail ያደረገ ሲሆን ነው እንደዛ የሚመለሰው። ይሄ አሃ።
ግን already group ኡ ስለሞላ ለ group መሪው ለአብርሽ ነው የሚላክለት።
እሱ ነው transfer። እሺ ወይ አቮካዶ ይምጣ ይቻላል።
እስኪ የሚቻል ከሆነ check አድርጌ እነግሮታለሁኝ። ግን ደግሞ refund የሚደረግሎት ነው የሚመስለኝ አሁን እስቲ ይችላችሁ ችግር የለውም። እኛ ብቻ እሺ።
ብራችን አየር ላይ በቃ ችግር የለም ይመለሳል። እሺ እሺ እሺ መልካም ቀን